ጤና ሙሉ ስፖርት ባኮመን ልወዳዎት።
እሺ ሰላም ነው። እንትን withdraw ሶስት ሺህ ብር አድርጌ ነበር እስካሁን አልመጣኝም። ከሂሳቤ ከ account ኡ ተቆርጧል።
withdraw አድርገው ነው?
አዎ እሺ ከ transaction history ላይ ያልገባሉትን ምልክት አድርገው screenshot አድርገው በቴሌግራም ይላኩልን።
ያው የቴሌግራም ስልካችን ነው እኮ እምቢ አለኝ።
ዜሮ ዘጠኝ ሰባ ስምንት
አዎ invite አድርገው ምናምን እያለ ነው። እ ቁጥሩን ይንገሩኝ።
የኔ
አይደለም የቴሌግራም እምቢ ያሉትን ቁጥር ይንገሩኝ።
ዜሮ ዘጠኝ ሰባ ስምንት አስራ ስድስት ሰላሳ ዜሮ ስድስት
በዚህ ስልክ ነው ቴሌግራም የሚጠቀሙት?
አዎ
እሺ አንዴ መስመር ላይ ጠብቁኝ። ሀይል በሎትና እሺ በቴሌግራም ይልኩልናል።
እሺ
ሀያ ብዬዎታለሁ። ይላኩ አሁን።
እሺ መልካም ቀን።